Hello አቤት።
ከአፍሪወርክ OK፣ እሺ፣ እሺ slash exit ሲያደርጉት ከታች button ኡ ላይ post አዎ።
የ job my companies or startups my job post my freelance jobs የሚል አለ አይደለም?
አሁን ግን forward አደረገኝ ታውቂያለሽ።
ሄደ?
slash exit ስለው upload photo እያለኝ ፎቶ ምናምን license I think ፎቶ አያስፈልግም አይደል? license ኡ እና license ኡ ነው።
ID ነው።
አዎ እንደ general manager ከሆነ አዎ እንደ license እና general ID።
manager ከሆነ አዎ። ግን Forward- ቅድም ያሉኝ ግን በእንትን ነበር አይደል? በውክልና አዎ አይ አሁን ስናየው ላይ- አዎ።
license ኡ ተቀይሯል ታውቂያለሽ። እኛ በፊት እንዳልተቀየረ ያለ መስሎን ነበረ ስለማናውቀው OK finance ስንሄድ already አስቀይረውታል። ጂኤሙ አዎ።
ባለቤቱ ማለት ነው ሆኗል። ስለዚህ OK።
ሰው አሪፍ ነው።
ስለዚህ በቃ እሺ የሚያስቸግሩት ነገር ካለ ይደውሉ።
እደውላለሁ።
እሺ